ሄሎ
አሴት ወይ እንዴት ነሽ?
ደህና ነኝ። በአምላክ ነህ?
ናፍቀሽ ናፍቀሽ ምንድን መጥፋት የት ጠፋሽ?
አንተም ጠፋህ እንጂ ጠፋ በጣም
አይ ቶሎ ቶሎ ኮምፒውተር ማለት ጀምሬ ለዛ እኮ
ይቻልሃል ይቻልሃል። እሺ ወይ ሰማንያ በአምላክ አንድ አርባ ሴት ሰማንያ አንድ አርባ ሰማንያ አንድ አርባ እሺ አ ያው ምን የኮምፒውተር ነው ወይኔ ጉዴ ወራዳ
ያው ተሻሽለናል እንጂ።
እልልሃለሁ። እሺ በአምላክ እሺ አይ፣ እሺ አይ።
እሺ እሺ